አብሮ ይስጥልን። መረጃ ልጠይቅ ነበር ደውዬ ነበር።
እሺ ምን አይነት መረጃ ነው የፈለጉት?
የበረራ ከየት ወዴት ነበር የፈለጉት?
የሂሳብ ማለት ገንዘብ ለማወቅ ፈልጌ የሮማንያ እና የዱባይን ሮማንያ እና ዱባይ አዎ፣ ከ- ከአዲስ አበባ ማለት ነው።
አንድ ደቂቃ ይጠብቁ ሊሉት፣ እህ አንድ ደቂቃ ይጠብቁ ሊሉት፣ መስመር ላይ ይጠብቁ።
እሺ እሺ
ሄሎ ሄሎ፣ ሄሎ፣ አቤት።
እ፣ ቀን ቀን ይነግሩኛል የሚሄዱበት ቀን።
አይ ቀኑ ቀኑን እንትን አድርገው አሁን ቀኑን ስላልወሰንኩኝ፣ እሺ ዝም ብለን እኛ እንሂድ ሉት በ- በዚህ ሳምንት ውስጥ እንሂድ ሉት።
እሺ እንደዛ አድርገው። አይ ቀ- ቀኑን ገና አላወቅኩም እና ያው ይሆናል በሚለው እንትን አድርግልኝ።
እሺ በቃ ለ July አስራ ሰባት ሊሉት፣
እንት ለ July አስራ ሰባት ሊሉት።
እሺ።
እሺ ደርሶ መልስ ነው የፈልጉት ወይስ መሄጃ ብቻ?
አይ መ- መሄጃ ብቻ መሄጃ ብቻ።
መሄጃ ብቻ። እሺ እሺ እ
ሄሎ።
እ የሚመርጡት የአየር መንገድ አለ
አይ በኢትዮጵያ በኢትዮጵያ አየር መንገድ ኢትዮጵያ ኤርላይንስ ሲሆን ሎት አዎ እሺ እሺ እርስዎ በመረጡት ቀን ወደ ዱባይ የዱባይ ልንገሮት መጀመሪያ እሺ የዱባይ አራት ሰዓት ከሰላሳ ተነስቶ ስምንት ሰዓት ከአርባ አምስት የሚደርስ ከአዲስ አበባ ዱባይ ቀጥታ flight ዝቅተኛ ዋጋ ሀያ ስድስት ሺ ሀያ ስድስት ሺ ዘጠኝ መቶ ሰላሳ ብር ኢትዮጵያ ብር።
ስድስት ሺህ ዘጠኝ መቶ ሰላሳ አዎ እሺ የሮማንያውስ የሮማንያው ደግሞ በኢትዮጵያን ኤርላይንስ ቆይ አንድ ኢትዮጵያን ኤርላይንስ አንድ stop ያለው ኢስታንቡል ላይ አንድ stop ያለው በረራ አለ። እ፣ የዚህ ደግሞ